ጤና ይስጥልን ዋሽንግተን ህክምና ማዕከል
ከምኒልክ ሆስፒታል ነበረ የምደውለው።
እሺ አንድ በእናንተ የሚታይ እንትን ታካሚ ነበረ እሺ
እና እስከ- እንድትመጡልን ነበር። አይ-
okay አምቡላንስ ፈልጋችሁ ነው አዎ። እና እንትን ዋጋውን መነጋገር እንችላለን።
የአምቡላንስ አዎ፣ የአምቡላንስም የእንትኑ CT scan ነው መሰለኝ የጭንቅላት ነው መሰለኝ የሚነሳው።
እሺ የጭንቅላት scan ከሆነ without contrast ከሆነ ሁለት ሺ ሰባት መቶ ብር ነው
የጭንቅላት okay። እ፣ ቆይ እስኪ ዶክተሩ ላናግረው።
እሺ ይችላሉ